ደግሞ ፍጥነታቸው ሲያነ ሰላም ጤና ይስጥልን። Best Bet ቤት ነው የምንለው።
አሁን ቴሌግራም ላይ ኮዱን ልልክልሽ ነበረ።
ምኑን
ቴሌግራም ላይ ኮዱን ልኬ ነበረ።
የምኑን ኮድ?
እንትን ትኬት ነው ለአንድ ስትሸነፊ እንትን ቦነስ አለው አይደል?
ማን ልበል?
መደብ።
ቴሌግራም ስምህን አስቻለው
አንዴ እንደዚህ መስመር ላይ ጠብቅ።
እሺ።
ለአንድ ነው የወጣብህ ግን ማለት ነው። total odd ኡ አርባ ስድስት ነጥብ ዜሮ ሰባት ነው። ከዛ ደግሞ የወጣብህ ጨዋታ ሁለት ነጥብ ሰማንያ ሶስት ነው። ለእሱ ስታካፍለው ከሀያ በታች ይመጣል። ስለዚህ አይኖረውም።
አይኖረውም አዎ ከበኋላ አላስጠረፋችሁንም። ትናንትና ግን
እ እ ትናንትና አላስጠረፋችሁንም። so አራት game ነው ለአንድ አንድ ያጣሁት።
አዎ ያው ምንም odd ኡ ትንሽ ከሆነ አልተመለሰልንም።
መ- ተመላሽ አይኖረውም። total odd ኡ ለወጣብህ አዎ።
ጨዋታ ሲካፈል ከሀያ በላይ ከመጣ ነው ተመላሽ የሚኖረው።
አሁን ገባኝ። በቃ ገና እያካፈልኩ ነው የሚጫወተው።
አዎ ይቻላል።
እሺ እናቴ እሺ መልካም ምሽት።
መልካም ውሎ ይመችሽ።